ሄሎ
ሄሎ
hello፣ ጤና ይስጥልኝ።
አብሮ ይስጥልኝ።
እ- ምን ልታዘዝ?
እ፣ ይህንን application እንዴት እንደምትጠቀም ጨዋታ ነው ብሎ message ስገባ እንዴት እንደምትጠቀም ግራ ስለገባኝ እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ።
አ እሺ
አንድ ቁጥር ይጫኑና
አ እ፣ ሰባ ቁጥር ተጭኖ ቋንቋውን አማርኛ ያርጉት።
እሺ ሶስት ቁጥር ላይ ደግሞ ለመጫወት የሚለውን ይምረጡ።
እሺ
ጥያቄና መልስና እድሎን ይሞክሩ የሚል ይመጣል።
አ እሺ
ከዛ እ፣ ጥያቄና መልስ በ coin
አ ሁለት ቁጥር ላይ coin ይገዙና ጥያቄና መልስ ይመልሳሉ።
አ እሺ አንድ ቁጥር ላይ ደግሞ subscribe ሲያደርጉ ደንበኛ ሲሆኑ ትኬት ይሰጡታል።
አ እሺ
እ፣ በትኬት ይጫወታሉ።
አ እሺ
እሺ፣
አመሰግናለሽ።
አሜን።